Hello አቤት
Hello
አቤት ይሰማል እናት እ ከሺፕ ነበር የምደውልልዎት።
እሺ
እ ቅጣዎች አድርግ ነበር ማንጎ
ልክ ነው ግን ድንገት product ኡ ስላለቀብን ያው ማንጎ እየመጣ አይደለም። ሌሎች product የመጡት ነው።
አሀ የማንጎ refund እናደርግልዎታለን።
እሺ አንድ ኦርደር ነበረኝ እንደውም ቁጥራችሁን ስደውል ስለማታነሱ ከደወል ቀር እ ድንች ኦርደር እሺ፣ አድርጌ ምን ነው?
ግሩፑም ሙሉ ነው ሁሉ ነገር ሙሉ ነው ግን እናንተ ጋር አልገባም ላይክ ካውንዳውኑ እንደጠል ነው
ደቃ ድንችን ኦርደር ያደርጉት
ደቃቁ ኦልሬዲ ፓስኮ እየመጣ ነው ብዬ አስባለሁ። ደቃቁ ሄሎ?
ነው ሌላ ከፍ ያለ ከፍ ያለውን የቺፕ ያልሆነ ግዢበት ደቃቅ የቺፕ እና እ, ኖርማል ነበር እም።
ሶስት አይነት ድንች ማለት ነው። ሶስት ውስጥ ሁለቱ እየመጣ ነው። አንዱ ግን ምንም ችግር የለብን ኦኬ።
ባዮ ገሬ ግን እስቲ ትናለ እስታተሱ አልጠቀም ብቻ
ስሙ- እ- እ-
ሄሎ ድምፅሽ ተቆራረጠና